ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምንድነው?
CBE ወደ ሁሉ ስፖርት አስተላልፌ ብዬ ሪፖርት አድርጌ ነበር። እስካሁን አልገባልኝም። በጣም ዘገየ። ምንድን ነው?
መች ነው በቴሌግራም ልከዋል?
ቴሌግራም ልክ ያለው ከላኩኝ ቆየው እኮ ዛሬ ሶስተኛ ቀኑ ነው።
አንዳንድ ጊዜ system ችግር ስለሚኖር ለዛ ነው።
እና ይሄን ያክል ልክ ነው እንዴ? እ?
ተላልፎለታል። ሲስተካከል እናሳውቆታለን። ሙሌታ ህድሩ ህዳሩ ነው አይደለ?
አዎ አዎ እሺ አስተላልፈንልዎታል። አንዳንድ ጊዜ ቻፓ በኩልም ፔንድ ስለሚያደርግ ነው። ሲስተካከል እናሳውቆታለን።
ም- ምንድን ነው ምን ልትደውሉ ነው የምታሳውቁኝ? ምንድን ነው በመደወሉ ቴሌግራም ነው ላይ የምታሳውቁኝ?
ተልኮታለን። ቴሌግራም ላይ ኮንታክቶታለን።
ቴሌ- ቴሌግራም ላይ ያለ አካል ቻት ስናደርግም እየመለሳልም ሆነ ሆነ እስኪ ያው ተመሳሳይ ሪፖርት እኮ ነው። ቴሌግራምም እኛም አንድ ነው። ያው የ call center ኡ ነው handle የሚያደርገው። እዛ ላይ መልሰንልዎታል። ይጠብቁ ብለንዎታል። እኛ አይደለም ያው ለዛ ነው ስለዘገ- IT department ስለዘገየ ነው።
እናስተላልፍና IT ዎች አይተው ያለውን ችግር ሲፈቱ ተስተካክሏል ሲሉ ነው ለእርስዎ የምናሳውቁት።
እሺ እሺ እሺ እሺ